ሄሎ ሄሎ
አቤት፣ ሰላም ጸጋ እግዚአብሔር ይመስገን።
እ፣ አለን ከችብችብ ነው የምደውሎት።
እሺ፣ እ፣ ሻይ ቅጠል ወርድ አድርገውን ተረክበዋል መጥሎታል።
አዎ መጥቷል።
ዘጠኝ ነው አጠቃላይ።
አዎ እሺ እሺ፣ ቼክ ለማድረግ ነው። እናመሰግናለን። እሺ፣ መልካም እሺ እሺ፣ አመሰግናለሁ።
እሺ